ሄሎ ወይ ሰላም ሰላም ጤና ይስጥልኝ።
እንዴት ነሽ?
አለን እግዚአብሔር ይመስገን። እ፣ ትኬቱን እንትን ነው አለች አይደለ? ይቺ ረጅሟ ቁጥር አለች አይደለ?
number ኡን? አዎ አዎ።
load ከዛ አደረኩት።
load አደረግ- አ- ከላይ load አደረግካት?
እ፣ check ticket የሚለው ላይ አዎ።
ያሰብኩት እና load ሳደርገው አያመጣውም።
እሺ okay።
ቆይ አንዴ እዚህ እኔ ላይ ያየው ላውራክ።
ወይ number ኡ ልላክልሽ እና check ታደርገልሽ አንቺ።
እ፣ እኔ እንትን load እንዳደርግልህ ኧረ አይደለም ነው?
check እ።
እንድታደርግ ድንገት አንቺ ጋር ከሰራ ወይስ ኮፒ እንዲያሆነ አላወኩም።
አይ በ- በእኛ side እንኳን ኮፒ ለማድረግ አያመጣልንም።
አያመጣም።
እናንተ አዎ የ customer ኡ የራሱ እንትን ላይ ነው የሚያመጣው እና እሺ እሺ፣ ስትከፍተው ምን አይነት- መጀመሪያ እንትን እም፣ የምትል አለች አይደለ? ሶስት ሶስት እንትን ያመጣልሃል። የመጀመሪያው ላይ load የሚል ያመጣልሃል። insert the code የሚል ነገር ያመጣልሃል አይደለ?
አ አ ከዛ ሁለተኛው ላይ ደግሞ insert the ID የሚል ያመጣልሃል።
አ ከዛ የትኛው ላይ ነው አንተ የሞከርከው?
ሶስቱም ላይ ሞከርኩትኝ።
እሺ ምንድን ነው የሚለው?
ሶ- ያጠፋዋል። በቃ ጥፍት አድርጎ ወደ normal ነው የሚያመጣው። ወይስ ticket number ኡ ቁጥሩ ስለሆነ ነው እንደዛ እስቲ ስለሚያመጣ እስቲ ላክልኝ እስቲ እሺ አንዴ ቲኬቱን አ፣ check እንትኖቹ ላድርገውና እሺ ቁጥሮቹ እኔ ምናልባት ምን ሌላ ተሳስተህ ደግሞ ከሆነ ምን ልልሽ ነበር፣ ሁለት እሺ ቲኬት postponed ነው ምንድን ሀያ አራት ሰዓት ከሞላ ሀያ አራት በኋላ ሰዓት መጠበቅ አለብህ። ለምሳሌ አሁን ትናንት ማታ ሶስት ሰዓት ከነበረ ጨዋታው የተጀመረው እስከ ዛሬ ማታ ሀያ አራት ሰዓት ጠብቀህ ከዛ በኋላ ነው void ም ከሆነ void የሚሆነው እስከዛ ሰዓትም ከተጫወቱ እ፣ ውጤቱ እ፣ ከገባ በኋላ ነው እንትን የሚሆነው። እሺ የሚለቀቅልህ።
ቀንሶ ይለቃል።
አዎ አዎ።
በቃ ቲኬቱን ላክልሽ።
እሺ thank you።
እሺ እሺ እሺ።